ሄሎ ጤና ይስጥልኝ።
አውዶ ስልን ካሸር ኮድ ልንገርሽማ አንዴ ይልኝ ሳልበለው የለውም
እሺ እሺ።
አስራ አንድ ዘጠና አንድ
አስራ አንድ ዘጠና አንድ እሺ
ሀያ ዘጠኝ ሰባ ስምንት
እሺ። ቦነስ የለውም። እሺ በአንድ ሎስት አለው እና እሑዱ ደግሞ ከሀያ በታች ስለሆነ ነው። እሺ እሺ